ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በጥቅምት ወር 2007 ዓመተ ምህረት በፍኖተ ዲሞክራሲ ተላልፎ የነበረ ከሀገር ቤት የደረሰን ሰፊ ደብዳቤ አለ። ሞኝን ሰው ሁለት ጊዜ እባብ ይነክሰዋል፣ አንዱን ሳያውቅ አንዱን እያየ በሚል ርዕስ የቀረበ ነው። በዚህም ለዛሬ ያለን ጠቅላላ ዝግጅት ይጠናቀቃል።
አገሬ ውበት ነው፣ ለምለምና ነፋስ የሚጫወትበት ቀለም የሞላበት ፀሐይ የሞላበት አገሬ ቆላ ነው፣ ደጋ ወይና ደጋ፣ እዚያ ብርሃን አለ ሌሊቱ ሲነጋ። አገሬ ተራራ፣ ሸለቆ፣ ረባዳ፣ አገሬ ጅረት ነው ገደልና ሜዳ። ውሸት ነው ውሸት ነው በበጋ ፀሐይ አትፋጅም፣ ክረምቱም አይበርድም አይበርድም አይበርድም። አገሬ ጫካ ነው፣ እንስሳ ሰራዊት የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ጠላት። እዚያ ያለ ነፃነት በሀገር መመካት በተወላጅነት በባለቤትነት እዚያ ያለ ነፃነት አገሬ ሀብት ነው። ጎመኑ፣ ስብጮማ፣ ቆሎ፣ ክትፎ፣ ስጋ፣ ድርቆሹ ፍትፍት ነው። ቃሪያው ሙክት ሰንጋ፣ ጠጁ ነው ወለላ። ከኮኛክ ይነጥቃል የመንደሩ ጠላ። እህሉ ጣዕም አለው፣ እንጀራው ያጠግባል። ጭፈራው፣ ዘፈኑ ችግርን ያስረሳል። እዚያ ዘመድ አለ፣ ሁሉም የእናት ልጅ ነው፣ ሁሉም የአባት ልጅ ነው። ጠላትም አንዳንዴ ይመጣል መቃብር። ባላጋራም ቸር ነው የአገር ልጅ ሲቸገር። ገነት ነው ሀገሬ ምነው ምነው ምን ሲደረግ ምነው ለምንነት ዘራፊ ምቀኛ ቀማኛውን በዴ ጥርኛ በርበጩ ስንዝሮ ተላልፎ የተቀደሰውን የአፍሪካ ላይ ደሴት በአገኝ ለማርክ የማማ ያባባ ሳብ ሄዳለሁ ሳብ ሄዳለሁ ብሰበርም እግሬ አለብኝ ቀጠሮ አሳደገኝ ጓሮ ከትውልድ መንደሬ ገነት ነው ሀገሬ አድባር ነው ሀገሬ መቅደስ ነው ሀገሬ ታቦት ነው ሀገሬ አድባር ነው ሀገሬ መቅደስ ነው ሀገሬ ታቦት ነው ሀገሬ ገነት ነው ሀገሬ ክብረ ክርስቶስ ደስታ ሺህ ዘጠኝ መቶ ስልሳ ሰባት ዓመተ ምህረት
Oh
ጊዜ እባብ ደከሰው፣ አንድ ጊዜ ሳያይ፣ አንድ ጊዜ ሲያይ የወያኔ ዘረኛ፣ ደም አፍሳሽ፣ ዘራፊ፣ ቀማኛ ቀንበር በኢትዮጵያ ሕዝብ ጫንቃ ላይ ካረፈ 24 ዓመት ሊሞላ ጥቂት ወራት ብቻ ቀርተዋል። በእነዚህ ሁሉ ዓመታት የተካሄደውና እየተካሄደ ያለው ጸረ ወያኔ ትግል ወያኔን አርበደበደ፣ አንገዳገደ እንጂ አላወረደውም፣ ሕግም አላደረገውም። በኢትዮጵያ ሕዝብ የተጫነው የገፍ ቀንበርም አልተንኮታኮተም። በአንዳንድ ዓመታት አገር ውስጥ እንዲሁም ከአገር ውጭ አዳዲስ የፖለቲካ ድርጅቶች መመስረታቸውን ከመስማት የዘለለ የጸረ ወያኔ ትግሉ ተባብሮ በህብረት ሊቆምም አልቻለም። ይህ ጉዳይ በአገር ቤት የወያኔን ሕግ ተቀብለው ቢሮ ከፍተው የሚንቀሳቀሱትን ደዘን 23 ዓመት ሙሉ በህብረት በአንድ ላይ ቆመው አንድ ድምፅ ሲያሰሙ ለመስማት አልታደልንም። በ1997 ዓመተ ምህረት ሁለት የትብብር ድርጅቶች ህብረትና ቅንጅት የወያኔን ምርጫ ለማዳመቅ የምርጫው ተውኔት ሲቃረብ ሊመሰረቱ በቁ። በወቅቱ ሌሎች ያልተገለጡ ምክንያቶች እንዳሉ ሁነው ቅንጅት የተሰኘው ስብስብ ከብሔር ብሔረሰብ ድርጅቶች ጋር አብሮ ለመስራት ፈቃደኛ ባለመሆኑ ሁለት ስብስብ መመስረቱ የግድ ይል ነበርና ሁለት የድርጅቶች ጃንጥላዎች ተመሰረቱ። እዚህ ላይ ባንክሮ ሊታይ የሚገባው በቅንጅት ምስረታ ወቅት ከሀገር አቀፍ ድርጅቶች ውጭ ከብሔር ድርጅቶች ጋር መሰለፍን የሀገር ክህደት እንደሆነ ይሟገቱ የነበሩ ዛሬ አዲስ ድርጅት መስርተው ከኢትዮጵያ መገንጠል ዓላማቸው ከሆኑ ጋር ሰልፋቸውን አስማምተው ሲጓዙ የሀገር ወዳዶች ስሜት ከትዝብት የዘለለ መሆኑን እንገነዘባለን። እስከ ዛሬ በአገር ቤትም ሆነ ከሀገር ውጭ የሚንቀሳቀሱ የፖለቲካ ድርጅቶች፣ የሰብአዊ መብት ተሟጋች ድርጅቶች እንዲሁ የተለያዩ ስብስቦች ከአፍ በዘለለ በአንድ ግንባር ተሰባስበው መንቀሳቀስ አልቻሉም ወይም ተስኗቸዋል። ይህ በየዘመኑ እየተለጋ ዛሬ ድረስ የዘለቀ ሀኬት ነው። የዚህን ሰበብ ለመረዳት ቋጥኝ መፈንቀል አይጠይቅም። ከሀገር ቤት ውጭ በስም ብቻ ከሚታወቁት ድርጅቶች በጸረ ወያኔ እንቅስቃሴ ውስጥ በምንም አዎንታዊ ተግባር የማይታዩ ቁጥራቸው የማይናቅ ሲሆን፣ ሌሎች ደግሞ የመንቀሳቀሻ መመሪያ የሚቀበሉት ከሌላ ከነጮቹ ወይም ከሻዕቢያ እንደሆነ አበክሮ ሊዘከር ይገባዋል። ወያኔ በደርግ መንበር ላይ ሲኮፈስ እስኪ እንየው ያሉት ጥቂት እንዳልነበሩ ሁሉ የወያኔ ተላላኪ የሆኑ ድርጅቶችን የሚመሰርቱና የፖለቲካውን አየር ንብረት የሚረብሹ አንድ ስም አይጠሩ ፕሮፌሰርን ጨምሮ ደጋግመን ታዝበናል። በቅርቡ ሻዕቢያ ጉያ ውስጥ ተወሽቀው በኢትዮጵያና በሕዝቧ ነጻነት ላይ የሚዘብቱትንም እስኪ እንያቸው የሚሉት የሚናቅ ቁጥር የላቸውም። አንዳንዶችም የሀገራችን የኢትዮጵያ ሕልውና ደመኛ ጠላት የሆነው ሻዕቢያን አጋር አድርገው ሲሟገቱና ዓይናችሁን ጨፍኑና ጠብቁ የሚሉ በጥቂት አይቆጠሩም። እንደዚሁ ተንታኞች ከሻዕቢያ ጋር የመስራት ጠቀሜታን የወያኔንና የሻዕቢያን አብሮ መጓዝን ይመዛሉ። ይህ አይነቱ አውቄ በቃሁነት የሚጠቁመው የህሊና ሽባነትን ሲሆን ግፋ ሲልም አገር አጥፊነትንም ነው። ሻዕቢያ በአገራችን በኢትዮጵያ ህልውና ላይ አዛዥነቱን የያዝና እንየው የሚሉ ቀላል አይደሉም። በእባቡ በሻዕቢያ ከዚህ ቀደም ሳናየው ነከሰን የሚሉት አሁን ደግሞ እያዩ ፈቅደው ሲያስነክሱን አትንቀሳቀሱ፣ ጭጭ በሉ እያሉ በየመድረኩ ሲውረገረጉ ለከት ይኖራቸው እንላለን። ሀያ ሦስት ዓመታት ጥሬሽ በሬሽ የሚሉ ህዝባዊ ቢተኝነቶች ተካሂደዋል። የተማሪዎች እንቅስቃሴዎች ምንም እንኳ በአንድ ተመሳሳይ ወቅት በስፋት በዩኒቨርሲቲዎችና በሁለተኛ ደረጃ ትምህርት ቤቶች ባይካሄዱም በተለያዩ ጊዜያትና ቦታዎች መካሄዳቸውን ታሪክ መዝግቦታል። እንዲሁም በተለያዩ ወቅቶችና ቦታዎች የመምህራን፣ የባንክ ሰራተኞች፣ የመንግስትና የግል ድርጅት ሰራተኞች፣ የፖሊሶችና የወታደሮች፣ የገበሬዎችና የከተማ ነዋሪዎች እንቅስቃሴዎች ተካሂደዋል። እነዚህ ሁሉ እንቅስቃሴዎች የተካሄዱት በተናጠል ነው። የተናጠል እንቅስቃሴ ጉልበት ያጥረዋል። ቀጣይና ተቀጣጣይነቱም እንዲሁ እየተጨናገፈ እዚህ ደርሷል። ሀያ ሦስት ዓመታትን የወያኔን የግፍ ቀንበር ተሸክሞ መኖር የሞት ሞት መሆኑን ትንሹም ትልቁም የቅርቡም የሩቁም የሚስተው ባይሆንም የተባበረ ትግል ለማካሄድ ግን እስካሁን አቀበት ሆኗል። ሕገ ወያኔን ተቀብለው በአዲስ አበባ ጽሕፈት ቤት ከፍተው የሚንቀሳቀሱ ድርጅቶች አብዛኛውን ጊዜ የሚያባክኑት በርስ በርስ ማዋሪያ የለሽ መካሰስ ሲቆራቆሱ ነው። የትግሉን ጉዞ መረጎም ብቻ ሳይሆን የኋሊት እያራመዱት መሆኑን ቢረዱትም አርመውና አስተካክለው ለመጓዝ ፈቃደኝነቱም ብቃቱም የላቸውም። የአንዱ ድርጅት አባላትና ደጋፊዎች ሲታሰሩ ሌሎቹ መግለጫ አያወጡም። የአማራ ገበሬዎች ሲፈናቀሉ የኦሮሞ፣ የደቡብ፣ የትግራይ ወዘተ ድርጅቶች ጉዳዩ አግባብ አለመሆኑን ብቻ ሳይሆን የሰብአዊና የዜግነት መብትን የሚጥስ መሆኑን አስመልክተው ገዢውን ወያኔ ሲሞግቱ በታሪክ ማስታወሻ አልተመዘገበም። ሁሉም ሰላማዊ ትግል አማራጭ የለሽ መሆኑን በአንድ ቃል ያስተጋባሉ። ሰላማዊ ትግል የሚሉን በአሳታች ሁኔታ ወያኔን በሚያስከነዳ መልኩ በሕገ መንግሥቱ መሠረት በዚያ ወይ በዚህ መልኩ ወያኔን መታገል አልቻልንም ብሎ ከማለት ሊዘን አልቻለም። በየጊዜውና በተለይ ደግሞ በየአምስት ዓመቱ የወያኔ የምርጫ ትዕይንት ሲቃረብ ወያኔ በአግባቡ ገንዘብ አልመደበልንም የሚል ንጭንጭ ከመስማት አልዘለለም። እስከ ዛሬ ከተመዘገቡ ህዝባዊ እምቢተኝነት ከአሰብ የተፈናቀሉ ወገኖቻችን በሻዕቢያና በወያኔ የደረሰባቸውን ግፍ በማስተጋባት ወደ ሀያ ቀናት መስቀል አደባባይ ላይ ውለው እያደሩ በሻዕቢያ የተዘረፉት ንብረታቸው እንዲመለስና መጠሪያ እንዲሰጣቸው ቀን የፀሐይ ቃጠሎ፣ ሌሊት ብርዱና ቁሩ ሳይበግራቸው የወያኔን ጸረ ኢትዮጵያዊነት አጋልጠዋል። ንግድ ባንክ ሰራተኞች የሥራ ማቆም አድማ በመምታት ወያኔን ማስደንገጣቸውን የሚዘነጋ አይደለም። በተለያዩ ዩኒቨርሲቲዎች ተማሪዎች አመፅ አካሂደዋል። በዚህም በርካታ ተማሪዎች ተገድለዋል፣ ታስረው ተገርፈዋል። የደረሱበት የማይታወቅ ተማሪዎች ቁጥር በጣም ብዙ ነው። በአምቦና የወለጋ ዩኒቨርሲቲ ተማሪዎች ህዝብ ያልመከረበት የአዲስ አበባን መስፋፋትን ተቃውመው ድምጻቸውን በማሰማታቸው በጭካኔ ተገደሉ፣ ታሰሩ። የደረሱበት የማይታወቅም አሉ። ጋዜጠኞች፣ ጦማሪያን፣ የፖለቲካ ድርጅት አመራር አባላትና ተራ አባላት በየጊዜው በግፍ ይታሰራሉ። ሁሉም የፖለቲካ እስረኞች ካለምንም ቅድመ ሁኔታ ይፈቱ ብሎ መግለጫ አውጥቶ የሚያውቅ ድርጅት ከኢህአፓ ሌላ ምናልባት የራሱ አባላት ለሆኑት ካልሆነ በስተቀር የለም ብሎ አፍ ሞልቶ መናገር ይቻላል። በ1997 ዓመተ ምህረት ለታሰሩት የቅንጅት አባላት ከኢትዮጵያ ውጭ የሚገኙ ደጋፊዎቻቸው እያዋጡ ይልኩ የነበረውን ገንዘብ አውራዎቹ የቅንጅት መሪዎች ዶክተሮቹ፣ መሐንዲሶቹ፣ ፕሮፌሰሮቹ ብቻቸውን ይካፈሉት ነበር እንጂ በወቅቱ በነበረው እንቅስቃሴ ለታሰሩት ወጣቶች ጋዜጠኞች ዓለም አቃመሳቸው ሲታወስ አስተዛዛቢ መሆኑ ብቻ ሳይሆን ያስቆዝማል። ይህ ከስም ማበላሸት መቆጠር የለበትም። እስከ ዛሬ ጥጃ እየሆነ ላለው የህብረት ትግል የሚሰጠን መልስ አለውና ነው የጠቀስ ነው። የወያኔን ጸረ ኢትዮጵያ ህገ መንግስት ተቀብለው በህጋዊነት ተመዝግበው የሚንቀሳቀሱ ድርጅቶች በህብረት በአንድ ጃንጥላ ስር ተሰባስበው ለመታገል የተሳናቸው በሌላ ምክንያት ሳይሆን በገንዘብ ሊሆን መቻሉ በበርካታ ታዛቢዎች ይታመናል። በተለያዩ ድርጅቶች ውስጥ ያሉ በአመራርና በገንዘብ አወጣጥ ላይ ስልጣን ያላቸው የህብረትን ትግል ሽንጣቸውን ገትረው የሚያሽመደምዱት የየግል የገንዘብ ምንጫቸውን ስለሚያደርቀው እንደሆነ ሊገመት ይገባዋል። የጋምቤላ ህዝብ በጥይትና በስለት መሳሪያዎች ሲጨፈጨፍ ጭጭ ምጭጭ ያሉ ድርጅቶችን ከመቁጠር ይልቅ የትኛው የፖለቲካ ድርጅት የትኛው የመብት ተሟጋች ድርጅት መግለጫ በማውጣት ለወገንና ለዓለም ህብረተሰብ የወያኔ አረመኔነት አጋለጠ ብሎ መጠየቅ የቀለለ ይሆናል። ከሀገር ቤት ውጭ የሚገኙት ድርጅቶችም የህብረት ትግልን በአፍ ከመቀበል ባለፈ ሲሄዱበት አልታየም። ለዚህም ከመጋረጃ አፍጦ ከሚታየው ድርጅቶቹ በተግባር ስጋና ደም የተዋሃዳቸው አለመሆኑ ሲሆን ከመጋረጃ ጀርባ ያለው ችግር ገንዘብ ነው። በትግል ወቅት ላይ ይህ አይነቱ የመዥገር ባህሪ የተጠናወታቸውና ቤቱን የሰራባቸው ድርጅቶች መሪዎች ህዝብን የማስተዳደር ኃላፊነትን ቢቀበሉ ወዳቸው ከጉማሬም የሰፋ እንደሚሆን አያጠራጥርም። አንዳንዶች ከኢትዮጵያ መገንጠል የትግል መንደርደሪያቸው ካደረጉት ከኦነግና ከኦጋዴን ነጻ አውጪ ድርጅቶች ጋር ግንባር መመስረታቸው እንደቀለላቸው እየተወራጩ ሲናገሩና ከሌሎች በኢትዮጵያ አንድነት ጽኑ አቋም ካላቸው ድርጅቶች ጋር ከህብረት በመለስ ለመነጋገር ሲጎረብጣቸው ቢያስደምም አያስደንቅም። ከእንዲህ ጸረ ኢትዮጵያ ድርጊት ጀርባ ሁሌም የኢትዮጵያን ሀያልነት ከሚጻረሩ ቡድኖችና ከቅርብ ጎረቤት ሀገሮችና ከሩቅ ካሉትም የሚመነጭ መሆኑ ቅንጣት ታክልም አያጠራጥርም። በራሱና በወገኑ ያለ ጥርጥር የማያምን አዳም ተደግፎ ይወጓል፣ እንቧጭቆ ይሆናልና በህዝብና ምትክ በሌላት በአገር መመላገጥ በህዝብና በታሪክ ያስጠይቃል። እንዲህ ያለውን የጅብ ገበሬ፣ የአህያ በሬ፣ የጦጣ ዘር አቀባይ፣ የዝንጀሮ ጎልጓይ፣ ሁሉም እንብላ ባይ ብንል ብናሳይ ተገቢ ይሆናል እንጂ ክፋት አይኖረውም። ገንዘብ መዋጮ አድርጉና በአጭር ጊዜ ወያኔን እንደሚያንበረክኩ ያዞን ልቀቁን ሲሉ አንዴ አልቆ ካለማየት ስህተት ላይ ቢወደቅ የሚያስገርም ቢሆንም ሁለቴና ሶስቴ ሲፈጸም ግን ያንገፈግፋል። አገርንና ወገንን መቧለቻ ማድረግ ከፖለቲካ ቁማርነት አይደለም። ሌላው የህብረት ትግልን በልምሻ በሽታ አላላወስ ያለው አንዴ ሰላምና እርቅ፣ ሌላ ጊዜ ደግሞ እርቅና ሰላም በሚል ሃይማኖታዊ በሚመስል ግን የሃይማኖቶችንም አስተምህሮት የሚያስፋልስ ውሃ ቢወቅጡት እምቦጭ እንዲሉ ያለው ነው። የአሜሪካው የስለላ ድርጅት ሲአይኤ በ1960ዎቹ መጨረሻና በሰባዎቹ አጋማሽ ድረስ በአፍሪካና በእስያ በካሪቢያን ይካሄዱ የነበሩ የነጻነት ትግሎችን ለማኮላሸት የግጭት አፈታት ዘዴ የሚል አስተምህሮት በመሰየም የተሞከረውን ሙከራ በመጠቀም ወያኔና ተቃዋሚዎች መታረቅ አለባቸው የሚሉ የፖለቲካ ፈላስማዎች ብቅ ብለው ቀና እያሉ መሆናቸው እየተስተዋለ ነው። የግጭት አፈታት በየትኛውም ህብረተሰብና ማህበረሰብ ባህል ውስጥ የየራሱ የችግርና የግጭት አፈታት እንዳለው እየተጠቀመበት እንደሚገኝም ይታወቃል። ነገር ግን ይህ አይነቱ የአፈታት ዘዴ ለሀገርና ለህዝብ ነጻነት ከሚደረግ ተጋድሎ ጋር በምንም መልኩ ሊዛመድ እንደማይችል ይታመናል። ይህ ቅድስት ክርስቶስ ሳምራ መጨረሻ እግዚአብሔርን ሳጥናኤልን ማረልኝና ይብቃኝ ብላ የለመነችውን ይመስላል። ይህ መሰል ሀሳብ የሚያቀርቡት አንዳንዶች ለአረመኔው የምራጭ ወታደሮቹ ደርጎች አድረው በአገርና በወገን ላይ ቋጥኝ የሚያህል በደሎችን የፈጸሙ ሲሆኑ የተረፉት ደግሞ ለአሁን የዘረኛው የህዳጣኑ ወያኔ አገልጋይ ሆነው የገፍ ገፍ በአገርና በወገን ላይ ሲፈጽሙ የባጁ ናቸው። እንዲህ ያለው ጉዳይ እንዲጨከን ተደርጎ በተነሳ ቁጥር ወደ ሰፊነትን አያራምድም እየተባለ የሚከሰሰው ኢህአፓ ነው። ኢህአፓ እንዲህ የሚያዘልፍ ከሆነ በተደጋጋሚ እሰየው ብሏል። አያት ቅድመ አያቶቻችን ድንበር ጥሶ ከመጣ ኃይል ጋር ተፋልመው ደማቸውን አፍሰው አጥንታቸውን ከስሰው ውድ አገራቸውን አስከበሩልን እንጂ ተሞዳምደው አገራችንን በጠላት እጅ እንድትወድቅ አላደረጉም። በአርበኝነታቸው እንድንጀግን በነፃነታችን እንድንኮራ አድርገውናል። እኛ ልጆቻቸውና የልጅ ልጆቻቸው ሀገር ቆርሰው ለባዕድ ከሸጡ፣ እህቶቻችን ለአረቦች ከሸጡ፣ ትምህርትን በአስጢሙ ከደፉ፣ በአስር ሺዎች የሚቆጠሩ አማሮችን፣ ኦሮሞዎችን፣ ጋምቤላዎችን፣ ሶማሌዎችን፣ ሲዳማዎችን፣ አፋሮችን፣ ወላይታዎችን በአጠቃላይ የኢትዮጵያን ሕዝብ ከጨፈጨፉ፣ የአገርን ገንዘብ ከዘረፉ፣ ሀብቷን ከመዘበሩ፣ በሕክምና ችግር የሕፃናትንና የእናቶች ሞትን የሚያፋጽሙ ብሔረሰብን ከብሔረሰብ ሕዝብን ከሕዝብ ከሚያጋጩ ጋር ብንሞዳሞድ የአያት ቅድመ አያቶቻችን ታሪካቸው ይወቅሰናል፣ አጥንታቸው ይወጋናል። ደግሞ ደጋግሞ እንደተነገረው ከእርቅ በፊት ሁሉም የየራሱን ግማደ መስቀል በጋድ በአደባባይ መሸከም አለበት። በተለይ ወያኔን ለመምከር በሚል ከወያኔ ጋር ወያኔ እስኪያባረራቸው ወይ በበቃኝ በራሳቸው ፈቃድ የለቀቁ ሁሉ ለፈጸሙት በደል በአደባባይ ይቅርታ መጠየቅ ሲገባቸው እንደ በጎ ተግባር በየስብሰባዎች ላይ ሲወሳ መስማት ያማል። ጥቂት ጣት የማይሞሉ ወጣት የወያኔ አባላት የነበሩ ስህተት መፈጸማቸውን በአደባባይ ሲመሰክሩ ስንሰማ እነ ዶክተሮቹን ከነሱ ተማሩ ለማለት መገደዱ የግድ ይሆናል። ቂም ይዞ ጸሎት ያደርሳል ከቅስፈት እንዲሉ ነውና የተበደለው የኢትዮጵያ ሕዝብና በደል ያደረሱበት የበዳዮቹ ንስሐ መግባት የግድ ይላል። ሁሌ ለሕዝብ ብሶት የማይጨበጥ ተስፋ እየተናገሩና እያበሉ ብዙ ምዕራፍ መጓዝ አይቻልምና ሸፍጥን አንቅሮ ሀቅን ሀብት አድርጎ መጓዝ ለሕዝብ ተገቢውን ፍቅርና አክብሮት ከመቸር ይቆጠራልና ይዋሊደር ሊባል አይገባውም። ከእንግዲህ ያልሆነን መዘበት ሊቆም ሊያበቃ ይገባል። ይህ ሲባልም ሊባል ግድ ስላለ እንጂ ለሌላ ወይም ለዘለፋ ሲባል አለመሆኑ ሊሳት አይገባውም። ክፉ አካሄድ አዙሮ አዙሮ ከመነሻው የማያላውሰንን በቃ ማለት የግድ ይላልና በግልጽ መውሳቱ ለሁሉም ይበጃል። ለፕሮፓጋንዳ ፍጆታ በሚል ለሀያ ሦስት ዓመታት ሕዝብ ጉም እንዲዘግን ማድረግ በቃ ይባላል። ብሔረሰብ ጭቆና በንጉሣዊ ፈላጭ ቆራጭ እንደነበረ ሁሉ በአምባገነኑ በምራጭ ወታደሮችም ዘመን እንዲሁ እንደነበረ ሁሉ በዛሬው በዘረኛው በከፋፋዩና በአፋኙ የወያኔ አረመኔ ዘመንም በከፋና በከረፋ ሁኔታ እየዘለቀ ይገኛል። ለዚህ አብነቱ ቅሌን ጨርቄን ሳይባል በልብ ተነጋግሮ ስንቅን ፈንቆ በወገብ አጥብቆ በጋራ መትመም የግድ እያለ ዛሬ ተደርሷልና ሊመከርበት ሊዘከርበት ግን ይላል። ሌላው ደምቆ ሊሰመርበት የሚገባው የኢትዮጵያ ጉዳይ የኢትዮጵያውያን እንጂ የሌላ ማንም ሞግዚት አድርጉኝ የሚል አካል ሲሆን ከቶውንም አይችልም አይገባምም። በተደጋጋሚ የወያኔ የጨረባ ምርጫ በመጣ ቁጥር አብረውት ዳንኪራ የሚደነክሩ አጫፋሪዎች በስም በርካታ ሲሆኑ በተግባር ግን አገርንና ሕዝብን እየጎዱ እንደሆነ የኢትዮጵያ ሕዝብ ከተረዳው ባሽቷል። መሳት የሌለበት ወያኔ የደነገጋቸው ሕጎች በአጠቃላይ የሚያገለግሉትም ወይም እንዲያገለግሉ የተደነገጉት ራሱ ወያኔን ብቻ መሆኑን ነው። በተለያዩ አጋጣሚዎች የወያኔ ተቃዋሚ የሆኑ ድርጅቶች ህዝባዊ ስብሰባ ወይም ለሰልፍ ጠርተው በወያኔ ሲኮላሽባቸው ህገ መንግስቱ ተጣሰ የሚል ክስ ወይም ስሞታ ያሰማሉ። ጥያቄው የኢትዮጵያ ህዝብ ያልመከረበትና ያልተወያየበት ህገ መንግስት ጠቀሜታው ለወያኔ እንጂ ለህዝብ ወገን አይደለም። በህግ አምላክ እያሉ መጮህ ብቻውን ባዶ ጩኸት ከመሆን ማሻገር መሄድ አልቻለም፣ አይችልምም። በምርጫ ስም ህዝብን የሚያወናብዱ እንዳሉ ሁሉ በወያኔ ምርጫ ቧል ተወዳድሮ ከወያኔ ስልጣንን እንወስዳለን የሚሉ እንዳሉ መታወቅ አለበት። አብዛኛውን ጊዜ በምርጫ እንወዳደራለን የሚሉ የፖለቲካ ድርጅቶች እርስ በርስ ሲሻኮቱና ሲማገቱ ይከርሙና ምርጫ ሲደርስ ብቅ ብቅ ባሉ ቁጥር ህዝብ እየታዘባቸው መሆኑን የሚገነዘቡት አይመስሉም። በዓመት አንድ ወይም ሁለት ስብሰባ ይጠሩና ስለ ውህደትና ትብብር አውርተው ሳይጨርሱ በሆነ ሰበብ እንዳልተሳካ የሚያወጡትን መግለጫ ያየና ያነበበ የቱን ያህል አንጀቱ እንደሚደም መረዳቱ አይሳናቸውም። ግን ለሀያ ሦስት ዓመታት ውሃ ቢወቅቱትም ቦጭ በመሆናቸው የህዝብ አመኔታ እየሰቀቃቸውና እየራቃቸው እየሄደ መሆኑንም የሚስቱት አይመስልም። በዚህ ክስተት የወያኔ እጅ እንዳለበት የሚጠራጠር ካለ አይነ ህሊናውን በገዛ ፈቃዱ የጨፈነ ብቻ ነው። በወያኔ ሞሽላቃ የምርጫ ሳጥን ህዝባዊ ድል መቀዳጀት ይቻላል የሚል እንኳን ህልም ቅዠትም ሊኖር አይገባውም። ወያኔ ሊወገድ የሚችለው በህዝባዊ እምቢተኝነት ብቻ መሆኑ ተረድቶ ሊሰመርበት ይገባል። ህዝባዊ እምቢተኝነት ማለት ሰላማዊ ትግል የሚለውን ለመተካት እና የሚሰጠውን አንደምታ ከግምት ውስጥ በማስገባት እንዲታይ ህዝባዊ እምቢተኝነት ጨቋኝ አምባገነን መንግስታት ከስር መሰረታቸው ፈንግሎ የመጣል አቅም እንዳለው በታሪክ እየተመዘገበ ከመሆኑም በላይ በቅርቡ በተለያዩ አገራት የተከሰቱትን በአንክሮ ማስተዋል ተገቢ ይሆናል። የግብፁንና የቱኒዚያውን ላብነት ማስታወሱም ተገቢ ነው። ከሁሉ በላይ በቅርቡ በአሜሪካ በፌርጉሰን ከተማ የታየው ከነሐሴ አንስቶ የተጋጋለው ህዝባዊ አመፅ ግዙፍ የሚነሳ ምሳሌ ይሆናል። በተለይ ደግሞ ምንም አይነት የጦር መሳሪያ ባልታጠቀው እድሜው 18 ዓመት በሚሆነው ጥቁር አፍሪካዊ አሜሪካዊ የማይክል ብራውንን አንድ ዘረኛ ነጭ ፖሊስ በጥይት ደብድቦ በመግደሉና አስከሬኑም ለሰዓታት ከወደቀበት አስፋልት ላይ ሳይነሳ መቆየቱን ተከትሎ እየተቀጣጠለ ያለው ተቃውሞ ለአብነት የሚጠቀስ ነው። እንዲሁም ደግሞ ግድያውን የፈጸመውን ነጭ ፖሊስ ድርጊት እንደሚያስከስሰው ለመወሰን የተሰየመው የፍርድ ሸንጎ አድሏዊ ውሳኔ በማሳለፍ ገዳዩን ነጭ ፖሊስ እንዳይከሰስ በማሳለፉ የተቀሰቀሰው አመፅ አሜሪካን ከዳር እስከ ዳር አጥለቅልቆ ይገኛል። በተመሳሳይ ሁኔታም የኒውዮርክ ፖሊሶች ኤሪክ ጋርነር የተባለ ጥቁር አፍሪካዊ አሜሪካዊን አንገቱን ጨምቀው በማፈን ለሞት ቢዳርጉትም የኒውዮርኩም የመክሰስና ለመከሰስን የሚወስነው የፍርድ ሸንጎ ጉዳይ ፖሊስ አይከሰስም የሚል ፍርድ በመስጠቱ ህዝባዊ ሰላማዊ አመፅ በኒውዮርክና በተለያዩ የአሜሪካ ከተሞች ተቀጣጥሏል። አሁን ቀደም በጥቁር አፍሪካዊ አሜሪካኖች ዜጎች ላይ የሚፈጸመውን የዘር መድሎን ግፍ በተመለከተ የተካሄዱ የተቃውሞ ሰልፎች የነጩን ቤተ መንግስት ማንኳኳት የተሳናቸው እንደነበር አይሳትም። በአንድ ሳምንት ህዝባዊ አመፅ የአሜሪካ ከፍተኛ ባለስልጣናት አብይ መነጋገሪያ ለመሆን መብቃቱ የጨከነ ህዝባዊ አመፅ ፍሬ መሆኑን መገንዘብ ይቻላል። ይህ አይነቱ አመፅ ሊፈነዳ ባቋፈበት በ1997 ዓ.ም ተቃዋሚ ነን በሚሉ በሁለት ዶክተሮች በባዕዳን ነገረ ሰሪዎች በመሸንገል ተላልፎ የነበረውን አጠቃላይ የሥራ ማቆም አድማ አከሸፉ። ህዝባዊ እምቢተኝነትን በአደባባይ በመገናኛ ብዙሃን አምርረው ኮነኑ። ከቅርብ ያልመለሰ እረኛ ሲሮጥ ይውላል እንዲሉ የዛሬ አስራ አንድ ዓመት ህዝባዊ እምቢተኝነትን ባወገዙበት አንደበት ዛሬ የመሳሪያ ትግል አንደኛ አቀንቃኞች ሆነው ያዙን ልቀቁን ሲሉ ነገራቸው ስንኳን ጦርነት ወሬ አልፈራም፣ ስንኳን ረሃብ ጥጋብ እችላለሁ አይነት ይመስላል። ሰላማዊ ህዝባዊ አመፅ ሁሌ በስሎ ሊፈነዳ በተቃረበ ቁጥር ውሃ የሚቸልሱበት በድርጅትም በግለሰብም ደረጃ እንዳሉ ፀሐይ የሞቀው አገር ያወቀው ከሆነ ባጀ። ከዚህ በተጨማሪም በየድርጅቶቹ ወያኔ የተገሰጋቸው ሰላዮቹ በለሆሳት ከመከፋፈልና ለማጋጨት መሰሪ ተግባራቸው ጋር ህዝባዊ አመፅን ለማሽመድበት ሴራን ይጎነጉናሉ። ይህንን መሳይ መርዝ በራሱ በመርዙ መርዞ ማስሸፍ ይቻላል። እስከዛሬው በርካታ ድርጅቶች ጉዞ በአሜሪካና በእንግሊዝ ለሚመራው የምዕራባውያን ኃይል መጎናበትና የወያኔ ዘረኛ ዘራፊና ፈላጭ ቆራጭ ቡድን ለማውረድ የምዕራባውያን አዎንታዊ ምላሽን አንጋጦ መጠበቅ የትግላቸው የማዕዘን ድንጋይ አድርገው የመመልከቱ አባዜ በቃ ሊባል ይገባዋል። በቀላል ቋንቋ ሁላችንንም በሚያስባባን አገላለጽ ለማስቀመጥ አንድ ደራሲ እንዳለው ነጮች እኛ አፍሪካውያንን የሚያዩን እንደ ቆሻሻ ቅርጫት መሆኑ ባንክሮና በተዘክሮ መረዳት ያሻል። የዚህ ጠማማ አመለካከትን ውጤት በኮንጎ የደረሰው እልቂት ከሁለተኛው ዓለም ጦርነት ወዲህ እንዲህ ያለ አራት ሚሊዮን ሰላማዊ ሕዝብ ያለቀበት ጭፍጨፋ አልተካሄደም። እንዲያውም ይባስ ብሎ የሩዋንዳውን መሪ ካጋሜን ያሰለጠነችው አሜሪካ ዛሬም እስከ አፍንጫው እያስታጠቀችው የምትገኘውና ለምስራቅ ኮንጎ ጭፍጨፋ የጨቅላ ህጻናትና የሴቶች በአሰቃቂ ሁኔታ መደፈር ከተጠያቂዎቹ በግንባር ቀደምትነት ተሰልፋ የምትገኘው አሜሪካንን የኢትዮጵያ አብነት ትሆናለች ብሎ መማተን ከቂልነትም በላይ ነውና ልጠፋው ይብቃ ሊባል ተገቢ ይሆናል። በአሜሪካ ዘመናዊ የጦር መሳሪያ የታጠቁ የሩዋንዳና የዩጋንዳ ወታደሮች ምስራቃዊ ኮንጎን በመውረር የኮንጎን ማዕድናት በተለይ ኮልታን በመዝረፍ ከኮንጎ በላይ በሀገራቸው ውስጥ ምንም የኮልታን ማዕድን የሌላቸው እነዚህ ሁለት ሀገራት ለምዕራቦቹ ዘራፊ ኩባንያዎች አቅራቢ ሆነው ባሉበት የተሰጣቸው ስያሜ የዴሞክራሲ አገሮች የሚል ነው። አያስገርምም። ምክንያቱም ዴሞክራሲ ከመደበኛ ትርጉሙ ውጭ በአሜሪካ የሚሰጠው ትርጉም አለና ነው። ለአሜሪካ ዴሞክራሲ ማለት ለአሜሪካ ጅር ወይም ኮርፖሬት ነጋዴያን ጥቅም የሚመች የነዳጅ ሀብት ያለው አገርና ለአሜሪካና ለእንግሊዝ ግዙፍ የነዳጅ ኩባንያዎች የሚቸበችቡ መሪዎች እንደ ሳውዲው የሀያ አንደኛው ክፍለ ዘመን የንጉሳዊ ፈላጭ ቆራጭ አገዛዝ ለአሜሪካና ለሸሪኮቿ ዴሞክራሲ ናቸው። ዴሞክራሲ ማለት የአሜሪካ ሰው አልባ ጨፍጫፊ ጀቶች ማኮብኮቢያ መሬት የሚሰጥ ዴሞክራሲ ማለት እንደ ሞንሳንቶ ያሉ ዘረመል እህሎችና ምግቦች ለሚያመርቱ ገበያ የሚሰጥ ዴሞክራሲ ማለት የዓለም የገንዘብ ድርጅትና ዓለም ባንክ የሚያቀርቧቸውን መመሪያዎች አይናቸውን ጨፍነው የሚቀበሉ ገንዘብ ለመበደር ሁሌም ደጃቸውን የሚከፍቱ አሜሪካ ሲያስነጥሳት የሚያስነጥሳቸው ማለት ነው። በዚህ ቀመር ከዛሬ 23 ዓመት ጀምሮ ወያኔ በአሜሪካ የዴሞክራሲ ትርጉም መሰረት ዴሞክራሲ ይባላል። አሜሪካ ዛሬም የጥቁሮች ገሃነም የሆነችው አሜሪካ የኢትዮጵያ ሕዝብን መታደግ ጭራሽ ባህሪዋ አይደለም። ለሀገራችን አርነት ለእኛ ለህዝቦቿ ነጻነት ከእኛ ከራሳችን ከኢትዮጵያውያን ወዲያ ማንም መድህን የለም። በአሜሪካ የሚመጣ የመንግስት ለውጥ ደግሞ ወያኔን በወያኔ አምባገነንን በአምባገነን ከመተካትና የህዝብን መከራ አዲስ የዴሞክራሲ ጭንብል ባጠለቀ አረመኔ ከማስቀጠል ወዲያ ሌላ ሊሆን አይችልም። እስከዛሬ በአሜሪካ የሚመራው የምዕራባውያን ኃይል የጋና ተወላጅ መሪ ኳሜ ንክሩማህን፣ የኮንጎ የነጻነት አርበኛ ፓትሪስ ሉሙምባን፣ የቺሊ በህዝብ የተመረጠ መሪ አየንዴን እንዲሁም ሌሎችን ለምዕራባውያን የሚጎረብጡ መሪዎች በሲአይኤ አስገድለው በምትካቸው አለመኔ መንግስታትን ስልጣን ኮርቻ ላይ ከማውጣት ዴሞክራሲን መንገል ብቻ ሳይሆን ህዝብን እንደ ቅጠል እንዲረግፍ አድርገዋል። ይህ የአሜሪካና የሸሪኮቿ ዴሞክራሲ ነው። በተጻራሪው ለህዝብ ይህ ቆሻሻ ዴሞክራሲ፣ ኢድፋም ዴሞክራሲ፣ ፈላጭ ቆራጭ ዴሞክራሲ፣ የምዝበራና የዘረፋ ዴሞክራሲ፣ በአጠቃላይ ጸረ የሰው ዘር ዴሞክራሲ ነው። ዴሞክራሲ በሞግዚት ከቶውንም አይመጣም። ዴሞክራሲን ጸናሹ፣ አርጋዡ፣ ብሎ አማጩ፣ ወላጁ፣ ጡት አጥቢውና አሳዳጊው ሌላ ሳይሆን ሕዝብ ራሱ ብቻ ነው። በወታደራዊ አምባገነን ዘመን ከታሪክ ለሞግዚትነት አደራ እንደተጣለባቸው እየቀላመዱ የኢትዮጵያን ሕዝብ የቁም ስቅል ሲያሳዩ የተንደባጁት ሁሉ ወያኔም ለኢትዮጵያ ሕዝብ የሚሆነውን ዴሞክራሲ ከቻይና አስመጥቻለሁና ሰጥረጥ ብላችሁ ተረዱ። ነጋ ጠባታቸውን እየነዛ የጭቆና አገዛዙን ዘመን ለማዘመን የማይመትተው ጸረ ህዝብ መተት የለም። በተመሳሳይ መልኩም በወያኔ ተቃዋሚነት ለህዝብ ቆመናል እያሉ ለሀያ ሶስት ዓመታት በህዝብ ጀርባ የዘረኛውና የዘራፊ ወያኔ ግብረ አበር መሆን የኢትዮጵያ ለሙሉ ዴሞክራሲ በቂ እውቀት እንደሌለውና በአንጻሩ ወያኔ ልማታዊ መሆኑን መንገድ፣ ህንፃ፣ ዩኒቨርሲቲ መገንባትን በማንሳት ለዛሬ ትሰጥ አገባን ያስተጋባሉ። የመንገድ፣ የህንፃ፣ የድልድይ፣ የትምህርት ቤት፣ የሆስፒታል፣ የስልክ፣ የኤሌክትሪክ ግንባታና መስፋፋት ልማታዊና ህዝባዊ የሚያሰኝ ከሆነ ከወያኔ በላቀ መልኩ ንጉሳዊው ፈላጭ ቆራጭ የወታደራዊው አምባገነን መንግስታት መንገዶችን፣ ትምህርት ቤቶችን፣ የሕክምና ማዕከላትንና ሌሎችንም ገንብተው ስለነበረ ህዝባዊ ነበሩ የሚል ሸውራራና ገል በደብዳቤ ላይ ያደርሳልና ቆም ረጋ ብሎ ማስተዋል የግድ ይላል። ህዝብን ለእርዛት፣ ለጠኔ፣ ለደዌ፣ ለፊደል ረሃብ፣ ለህሊና መራቆት እየዳረገ ድቀት እንጂ እድገት አይደለም። የሰብአዊ መብት የሰው ዘር በአጠቃላይ ጥቁር፣ ነጭ፣ ቢጫ፣ ክልስ የማሰብ የመተንፈስ የመሰለውንና ያመነበትን የመናገር የሌላውን አሳብ የመደገፍና የመቃወም የመንቀሳቀስ ሰርቶ የመኖር የሚበላውንና የሚጠጣውን የመምረጥ መብትም ስልጣንም አለው። እነዚህ የሰው ልጅ መብቶች ማንም የመቸር ወይም የመረጎም አንዳችም ስልጣን የለውም። ሙሉ በሙሉ እንደ አረመኔው የደርግ ስርዓት በአረመኔውና በጠባብ ብሔረተኛው ወያኔ ቡድንም የኢትዮጵያ ሕዝብ ወያኔ ቀንብቦ ካስቀመጠው የማሰብ ቢጋር ውጭ ማሰብ የተከለከለ መሆኑን ቀይ መስመር አልፎ የተገኘ ላይ የስርዓት የድብደባና የግድያ እርምጃዎች እንደሚወሰዱ በተደጋጋሚ በየመግለጫዎቻቸው ላይ ይነድፋሉ። ማሰብና ሌላውን እንዲያስብ ማድረግ በሚሉ ወንጀሎች በሰው በላው የመራጭ መኮንኖች ቡድን ከህፃን እስከ አረጋዊ እድሜ ክልል የሚገኙ ወደ ግማሽ ሚሊዮን የሚጠጉ ዜጎች እጅግ አረመኔያዊ በሆነ ሁኔታ ተጨፍጭፈዋል። ፋሽስታዊው ደርግ እግር የተተካው ፋሽስታዊ ዘረኛ ቡድንም የተፈጥሮን የማስፈር ጸጋን በመስፈር አንድ ለአምስት የሚል ህዝብን አፍኖ የመግዣ ከወራሪው የጣሊያን ጦር የተቀዳን የስለላ ስልት ዘርግቶ በሀገራችንና በህዝቧ ላይ የመርገም ድባቡን ዘርግቶ ልማታዊ በሉኝ ሲል መስማትን ጆሮን ያቆሻል፣ ህሊናንም ይመርዛል። ዴሞክራሲን ሂትለር፣ የደቡብ አፍሪካ ዘረኛ ነጭ ገዢዎች፣ አፍሪካን ተቃራምተው ይገዙ የነበሩ ገዢዎች፣ የማዕከላዊ አፍሪካ አጼ ቦካሳ፣ የዩጋንዳው ኢዲ አሚን እንዲሁም ሌሎችም በቅርቡም አረመኔው ደርግ፣ የሊቢያው ጋዳፊ፣ የግብፁ ሙባረክ፣ የሱዳኑ አልበሽር የሩዋንዳው ካጋሜ፣ የኡጋንዳው ሙሰቪኒ፣ የኢትዮጵያው ዘረኛና ግፈኛው ወያኔ ይጠሩታል። በተግባር ግና ሁሉም ጸረ ዴሞክራሲ ናቸው። ወያኔ ስልጣን ቆርቻ ላይ ፊት እንዳለ የኢትዮጵያ ሰራተኞች ማህበርን አብሶ ምስለ ወያኔ ሰራተኛ ማህበር መስርቶ የሰራተኛውን አንድነት በተነ። የትግል ወኔውን ለመስለብ ከመማሰል ባሻገር መሄድ አልቻለም። በተመሳሳይም የኢትዮጵያ መምህራን ማህበርን አፍርሶ በራሱ ካድሬዎች የሚመራ ተለጣፊ ማህበር አቋቁሞ መምህራን ለመብታቸውና ለትምህርት ጥራት በአንድነትና በጽናት የሚያደርጉትን ሲወርድ ሲዋረድ የቀጠለ ትግልን ለመግታት የመተተው መተት ግን ትግሉን አዳከመ እንጂ አልገታውም። የገበሬዎችን የወጣቶችና የሴቶች ማህበራትን በአምሳሉ ቀርጾ አጠቃላይ የሆነን ጸረ ወያኔ እንቅስቃሴን ለመግታት እየተወራጨ ዴሞክራሲ ነኝ ሲል ከራሱ ከወያኔ ጆሮ በቀር የሚሰማው የለም። የፖለቲካ ድርጅቶች በይፋ ተመዝግበው እንዲንቀሳቀሱ ፈቃዱን ይሰጥና የራሱን ሰላዮች አሰርጎ በማስገባት ህዝባዊ እንቅስቃሴያቸውን እግር ተወርች ሰብስቦ በመያዝና በመከፋፈል ዋናው ወያኔን የመታገሉን ዓላማ በማስጣል እርስ በርስ ሽኩቻ ላይ እንዲያተኩሩ በማድረግ ለዲሞክራሲ የሚደረገውን ትግል አዳክሟል። ለዚህ ተግባሩ አውቀውና ተረድተው የተሰለፉ ልሂቃን የመኖራቸውን ያህል በህሊናቸው ላይ የተቀመጡ ምሁራን ቁጥርም የሚናቅ አይደለም። በየዩኒቨርሲቲዎቹ የሚገኙ አስተዳዳሪ የሆኑ ፕሬዝደንት የሚባሉ እንደ እባብ በሆዳቸው የሚሰሙ መርዛም ዘረኛና ገፈኛ ለወያኔ ያደሩ ካድሬዎች ናቸው። በዚህ በወያኔ ዘመን ዩኒቨርሲቲዎች በየቅጥር ግቢያቸው ውስጥ እንኳን ምሁራን ነጻ ሀሳባቸውን በነጻነት የማቅረብ ነጻነታቸው ተገፎ እነሱ አንገታቸውን ደፍተው አንገት ደፊ ትውልድ ለማፍራት መማሰናቸው አሳዛኝ በመሆኑ ሊወገዝ ይገባዋል። እዚህ ላይ ጣፋጭ መራራ የሆነው የዴሞክራሲ ተጀምሯልና አናጠጣው የሚሉ ደንቆረው ለመደንቆር መላታቸውን የሚጎለጉሉ ብዕራቸው የሚጎነፍሩ አውቆ በቃዎችን ማንሳት የግድ ይላል። ዴሞክራሲ በህዝባዊ ትግል ይሰፍናል እንጂ እንደ ምጽዋት እየተመዘነ በገዢዎች የሚለገስ አይደለም። ዴሞክራሲ በሰበብ አስባብ ሽብር ሽብርተኛ በማለት የሚገደብ አይሆንም። የመጻፍ፣ የመሰብሰብ፣ በነጻ የመደራጀት፣ ህዝባዊ የተቃውሞ ሰልፎችን የማድረግ መብቶች ሊገደቡ ቀርቶ ሊሸረፉ አይገባም። በዘረኛው የወያኔ ዘመን የሰፈነው የዴሞክራሲ ሳይሆን ፈላጭ ቆራጭነት ነው። ይህ ሁሉ ድንግርግር ሰላማዊ አመፅ ላይ የራሱን ጥቁር ጥላ የራሱን ጋንጩር ድባብ ማጥላቱ የታመነ ነው። በዚህ ባሳለፍነው ሀያ ሶስት የወያኔ የግፍ ዓመታት ህዝባዊ የእምቢተኝነት አመፅ ሳይቆራረጥና ሳይበታተን ተያይዞ መቀጠል አልቻለም። የህዝባዊ እምቢተኝነት የማዕዘን ድንጋይ ባንክሮና በተዘክሮ ሀቅን ተረድቶ ለህዝብ አደባባይ ጮክ ብሎ መናገርና ማስተጋባት ነው። ህዝባዊ እምቢተኝነት ህዝቡ በሙሉ ወኔው እንዲነሳ የትምህርት ጥራት እጅግ በጣም እየወረደና እየተዋረደ መሄድንና የመጪው አገር ተረካቢ ትውልድ ከግል በእውቀት የጠለቀ የመጠቀ እውቀት ማግኘት መብት መሆኑን አስመልክቶ ዘግናኝና አእምሮን የሚረብሸው የወያኔ አገዛዝ መርገም የሆነውን በሴቶች ላይ እያደረሰ ያለውንና በተለይ እንስሳዊ የሆነውን የሴቶች መደፈርን የእርቃን ዳንኪራ ቤቶች መስፋፋትን አምሮ በመቃወም የምግብ ዋጋ መናርን፣ በአጠቃላይ የህፃናት ምግብ ዋጋና እጅግ በጣም ለጤና አስፈላጊ የሆኑ መድኃኒቶች ዋጋ ሰማይ ጥግ መድረስን በመቃወም የመኖሪያ ቤት ችግርን ከመቅረፍ በሚል ለትግርኛ ቋንቋ ተናጋሪዎችና ለወያኔ ካድሬዎች የኮንዶሚኒየም ቤት ለአንድ ግለሰብ ከአንድ ቤት በላይ መስጠቱን ዓይን ያወጣ ዘረኝነት መሆኑን በመቃወም የሕክምና ማዕከላት በበቂና ባልተሟላ ሁኔታ ማለትም ለጤና እጅግ አስፈላጊ በሆኑ የሕክምና መሳሪያዎች አለመሟላትና ጥራት ያለው ሕክምና ማግኘት መብት መሆኑን አስመልክቶ እስረኞች በአጠቃላይና የፖለቲካ እስረኞች አያያዝ መሻሻል እንዳለበት ለምሳሌ በአፄ ኃይለሥላሴ ሕገ መንግሥት ለፖለቲካ እስረኛ በወር አንድ መቶ ሀያ ብር እንዲከፈሉ ደንግጎ እንደነበርና በወያኔ ዘመንም ክፍያ መፈጸም እንዳለበት ህዝባዊ ስብሰባ ማካሄድ የህፃናት ጉስቁልናንና የጉልበት ብዝበዛን አስመልክቶ ወጣቱን ለማደንዘዝ የጫት መነገጃ ሱቆች ከመድኃኒት ቤቶች እጅግ በጣም በልጠው መስፋፋታቸውንና ወጣቱ የአደንዛዥ እጽ ሱሰኛ እንዲሆንና እንዲፈጅ እየተደረገ ያለውን ዘመቻ በመቃወም ህዝባዊ ስብሰባዎችንና ሰልፎችን በማድረግ የህዝብ የእንቢተኝነት ወኔን መገንባት ይቻላል። ከዚህ በመለስ የወያኔ ታለሉ ላታላችሁ የምርጫ ከመቻቻ በመጣ ቁጥር በህዝብ ስም ወያኔን ለምርጫ ለማጫፈር ሽር ጉድ ማለት በህዝብ ተግባርም በታሪክም ዘንድ አስጠያቂ ነውና እንደ ቦይ ውሃ ከመፍሰስ ገታ ብሎ መራመድ ያሻል። ወያኔ በተለያዩ ጊዜያት ለተቃውሞ ሰልፍ የወጡት ላይ የሚያደርገው የገፈት ስርዓት አረመኔያዊ ድብደባና ግድያ ህዝብ በማሸበር የህዝብ የትግል ወኔን ለመስለብ ሳያሰልስ እየጣለ ባለበት በወያኔ የቧልት ተጨፈኑ ላሞኛችሁ ምርጫ ላይ ከወያኔ ጋር ጮቤ ለመርገጥ ካሁኑ መስማማታቸውን አውጀው አጅቡን የሚሉ ድርጅቶች ትዝብት ላይ መውደቅ ብቻ ሳይሆን ሰልፋቸው ከወያኔ ጋር መሆኑን በገዛ ራሳቸው ለአደባባይ አሰጡት። መርዘሙ እባብ ወያኔን ጠንቅቀው ባለማወቅ የተነደፉ የመኖራቸውን ያህል ወያኔ በምርጫ ኮረጆ ፊት ካለበት ኮርቻ ላይ እንደማይወርድ በጥልቀትና በስፋት ከተረዱ በኋላ ደግመው ደጋግመው በወያኔ መነደፋቸው አንድም የወያኔ እጅ ስራ መሆናቸውን ያሳያል፣ አንድም በወዳቸው የሚሳቡ አንዳንድ እንስሳ መሆናቸውን ይናኛል። ህዝብና ታሪክም እንዲህ ያለውን ጸረ ህዝብና ጸረ ኢትዮጵያ የሆነን ድርጊት በአስነዋሪነቱ በማይሰረዝ፣ በማይደለዝ፣ በማይደበዝዝ ቀለም በመክተብ ለህዝባዊ ፍርድ ያቀርቡታል። ዴሞክራሲ የተባበረ ህዝባዊ ትግል ፍሬ እንጂ ሌላ ሊሆን አይችልም።
ኧረ እንዴት ዝም እንበል? ከአሳይ ጥንት አባቶቻችን እራፊ ጨርቅ ለብሰው በባዶ እግራቸው ጋራ ሸንተረሩን በረሃን አቋርጠው ባለ መድፍ መትረየስ ጣሊያኑን አሳደው በጦር በጎራዴ በጋሻ መክተው የእናት ኢትዮጵያን ቃል ኪዳን አንግበው በጀግንነት ወርቀው ውድ ሕይወትን ከፍለው አስረክበውን ነበር ነፃ ሀገር አወርሰው። ግና አሁን በእኛ ጊዜ በሀያኛው ዘመን በጠባብ ዘረኛ በደላላ ምሁራን አገር ስትበተን ቁም ነገር ሳንሰራ እጅና እግር አጥፈን ገደል አፋፍ ቁማ አድንም ስትለን ኧረ እንዴት ዝም ምንበል? እነ ስም አይጠሩ እነ ቄስ ሽበቱ የህዝብን ድል ሰርቀው ለጠላት ማስረከብ የተካኑበቱ ደግሞም ግንቦት ሰባት የሻዕቢያው ቱልቱላ ሞገደኛ እሳቱ የሳልባጅ ምሁራኑ ዜሮ ደና ቆርጡ በባዕር ጌቶቻቸው የተደገሰውን ጮማ እየዋጡ በደስታ ሲያውካኩ ውስኪ እየተራጩ ከርሳችን ከሞላ ኪሳችን ካበጠ የእኛ ዲሞክራሲ እች ናት እያሉ እርመ በላዎቹ ሊሸጡን ሲያስማሙን ዝም ብሎ ማየቱ እኮ እንዴት ይሆናል? እልቂት ሳይመጣብን ኧረ መላ ምቱ። ዝምታማ ለበግ ከቶ መች ተመቻት፣ ካራውን ስትስል ሰው የሚምራት መስሏት። መቼ ልቡ አዝኖ ሂድ ብሎ ለቀቃት፣ አንገቷን ገዝግዞ ስጋዋን መትሮ ጠብሶ እኮ ነው የበላት። እና አሁንም ቢሆን እኛ ሳንመርጣቸው በባዳን ተመርጠው ሲደራደሩብን በህልውናችንና በዕጣ ፋንታችን ሲፈጣጠሙብን አንገት አቀርቅረን ዝም ብለን የምናየው ልክ እንደ በጊቷ እስክንታረድ ነው። እረ ጀግና አለ። በዓይናችን እያየን በጆሮ እየሰማን ታሪኳ ተፍቆ አገር ስትበተን እኮ እንዴት ዝም ምንበል? በስልጣኑ ባልጎ ወገንን የሸጠው ይሄ ጉዱ ካሳ በዶላሩ ሰክሮ በመርዝ ትንፋሱ ተውሳክ እያገሳ ፋሽስቱ ከበደ በኢትዮጵያ ሕዝብ ላይ ጥቃቱን ጨመረ። በግዳጅ አዝምቶ ብዙ ሺህ ሰራዊት እንዳላስመተረ ዛሬም እንደገና ያንን የአገር ገንጣይ ወዳጅ ነው እያለ ሻዕቢያው ኢሳያስ ልክ እንደ ፋሽስቱ ዝንብም አልገደለ። እንዲያውም ለኢትዮጵያ ባለውለታዋና አዳኟ ነው አለ። እርፍ በሉ እንግዲህ የስብሰባው ግብአት ሲፈተሽ ምስጢሩ ሴራው በግልጽ ታይቷል። ለሀገር ብተና ነው፣ አትጠራጠሩ። እረ ሀገር ያለ፣ እረ ጀግና ያለ፣ እረ አመፅ ያለ እንዲህ ሴራው ሲጦፍ በከርስ አደር ጠላት ሰርግና መልስ ሆኖ ተስካሯን ሊበሏት ካዲ ባንዳዎች ሽር ጉድ እያሉ ካራ ሲስሉባት መተኪያ የሌላትን አንድ ሀገራችንን ጨርሰን ሳናጣት ከዜጎቿ በቀር ሴራውን አክሽፎ ኢትዮጵያን የሚያድን ሌላ ስለሌላት በዓይናችን እያየን በጆሮ እየሰማን እረ ችላ እንበላት። ከእንግዲህስ ወዲያ በአንድነቱ ኃይል በኢህአፓ ዙሪያ እንደራጅና እየታገድንላት ይልቅስ ከሞቷ ለአንዴና ለሁሌም በቶሎ እናድናት። አዎ እስቲ ባካችሁ ዜጋ ተሰባስበን ከሞቷ እናድናት። የኢትዮጵያ ሕዝብ ያሸንፋል።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
Thank you.